hello
ጤና ይስጥልን። Best Bet ረዴት ነኝ። ምን ልርዳው?
ረዴት ሰላም ነው?
ሰላም ነው።
withdraw አድርጌ ነበረ ግን confirm አልሆነም።
እሺ፣ የ Best Bet ቁጥር አሁን የደወልክበት ነው?
አይደለም ዜሮ ዘጠኝ ሀያ ሁለት ዜሮ አራት
ዜሮ ዘጠኝ ሀያ ሁለት ዜሮ አራት ሀምሳ ስድስት ሀምሳ ሀምሳ ስድስት ሀምሳ እሺ። ስንት ብር ነው?
አስር ሺህ ብርና ሁለት ሺህ ብር
እሺ ወደ ቴሌብር account ነው ወደዚህ አዎ አዎ
እ እሺ፣ confirm አድርጌላለሁ። ገብቶላል። እሺ check አድርገው።
እሺ እሺ፣ መልካም ቀን